Hello ሰላም ጤና ይስጥልኝ። Best Bet ጤና ይስጥልኝ። Bet እሺ፣ ምን ልርዳ? አዎ፣ ምን ልርዳክ?
አዎ ቴሌግራም ላይ ነበረ እንትን ያልኳችሁ ወደ እሺ።
ላፍቶ አካባቢ ትልቅ ቤት ነበረኝ አንድ አስራ ሶስት cashier የሚይዝ ከእናንተ መግባት ፈልጌ ነበረ።
የት- እዚህ ነው አዲስ አበባ?
አዎ መውጫው ላይ ጫፍ ላይ ማለት ነው ላፍቶ።
አዎ፣ ግን አዲስ አበባ ውስጥ ከሆነ አንሰጥም። ለጊዜው አልተጀመረም።
OK፣ አልተጀመረም ነው።
አዎ።
ቤቱ ግን ትልቅ ነው፣ በጣም የሚሰራ ቤት ነው። መታችሁ ማየት ትችላላችሁ።
አዎ፣ ግን አዲስ አበባ ላይ መ- ስላልጀመርን አሁን አንሰጥም።
እሺ፣ እንትን ላይስ ደብረ ዘይት ላይም አለኝ። ለእሱ ትሰጡኛላችሁ?
ደብረ ዘይት አዎ ደብረ አዎ፣ ዘይት ደብረ ዘይትም አንሰጥም።
የት የት ነው የምትሰጡት?
በቃ ከአዲስ አበባና ከደብረ ዘይት ውጪ ከሁሉም ጋር አለ።
OK፣ ዞ- አ፣ በስንት percent ነው የምትሰጡኝ? ናዝሪትን መክፈት አሁን ሀሳብ ስላለኝ እሺ፣ የትኛውን ነው? ስፖርት ነው virtual?
virtual virtual ከሆነ 85 percent ለአንተ ነው፣ 15 percent ነው ለእኛ።
ሰማንያ አምስት ለእኔ አስራ አምስት 15 ለእናንተ አዎ፣
በቃ እንደዛ ነው።
ስለዚህ የስፖርቱ
አዎ የስፖርቱ ደግሞ 35 በ65 ነው።
ስፖርቱ ሰላሳ አምስት ሰላሳ አምስቱ ለአንተ ነው፣ 65ቱ ለእኛ ነው።
ስልሳ አምስቱ ለእናንተ ነው የስፖርቱ አዎ።
ሲሆን ማለት ነው።
አዎ፣ ስፖርት ሲሆን እንደዛ ነው።
በቃ እሺ፣ አመሰግናለሁ።
እሺ፣ እሺ፣ እናመሰግናለን። መልካም እኔም እንደዚያው።